ሄሎ ሄሎ ሰላም ጤና ይስጥልን በሽት ቤት
ብዙ አርግቼ እሺ እስካሁን አልገ- አልገባለሁ።
ምን አልከኝ
ውድ ነው።
እሺ መች ነበር ያደረግከው ሄሎ
ሌላ ቅዳሜ
እሺ ይሄን የምስት ቤት ስልክ
ብዙ አርግቼ
ይሄ ነው ወይ የቤት ቤት ስልክ ሄሎ
ይሄ ነው
ስንት ብር ነበር ያደረግከው